hello ጤና ይስጥልኝ Best Bet ራሄል ነኝ። እባክዎ ምን ልርዳው?
እሱ የሆነ እሺ ቁጥር ልስጥሽና እንትን አላለችም አልት አልበራችም። አስራ ሶስት
እሺ አስራ ሶስት ስልሳ ሶስት እሺ
ሰባ ሁለት አርባ ሶስት
አስራ ሶስት ስልሳ ሶስት ሰባ ሁለት አርባ ሶስት እሺ ይሄ loss ነው። ሁለት ጨዋታ ነው የወደቀው። ሶስት ተመላሽ አይኖረውም።
እና የት ነው?
አዎ አዎ።
እሺ ሌላ ማይላት ትኬት አለ?
የለም።
እሺ ስለደወልክ እናመሰግናለን። መልካም ቀን።